ጤና ይስጥልኝ ስፖርት ተባኮም ለዳ
እማ እንትን ብር ባለፈው እንትን ብዬ አልገባልኝም። ምንድን ነው ግን
በምንድን ነው deposit ነው ወይስ withdraw?
አይ የተበላ cash out አርግቼ ነበረ።
cash out አዎ አርግቼው፣
withdraw አድርገው
አዎ cash out አርግቼ ወደ CBE ብር አስገብቼው እስካሁን አልገባልኝም። ሶስተኛ ቀኑ ነው ዛሬ ከዝውውር ታሪክ ላይ ያልገቡት ልከዋል እ ልከዋል ቴሌግራም ላይ
አዎ ልከና
እሺ፣ የቴሌግራም ቁጥሮትን ንገሩኝ።
እሺ ዜሮ ዘጠኝ እሺ
ሀያ አንድ እሺ ሀያ አራት ዜሮ ዘጠኝ ሀያ አራት ስንት ስንት ማግኛል ዜሮ ዘጠኝ ሀያ አራት ስልሳ ሁለት ስልሳ ሁለት አስራ አንድ አስራ አንድ ሰማንያ ቴሌግራም እንትን
የዝውውር ታሪኩን አላኩም። coupon ID ነው እኮ የላኩት
እኮ እኮ- ኩፖኑን አይደለ እንትን የላ- አይደለም።
የሚላከው እ የዝውውር ታሪክ ውስጥ ይገቡና የባንክ ዝውውር እ።
የሚል አለ። ከዛ የ- ላይ ባ- አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ነው የሚልኩት።
ምኑን ምኑን
ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
እ እ
ከዛ ከዛ ላይ እ፣ የባንክ ዝውውር የሚለውን ይከፍቱትና አሁን አልገባልኝም ያሉትን የ- ያስወጡትን ያስገቡትን ዝርዝር ያመጣል አይደል? አልገባልኝም ያሉትን ፎቶ አንስተው በቴሌግራም ነው የሚልኩት።
እሺ